ሄሎ ሄሎ
ሄሎ ወይ ዜርዬ እንዴት ነሽ?
አለን። ሰላም ነው ሰላም ነው አለን። እግዚአብሔር ይመስገን።
አለሁልሽ። እንትን አንድ ልጅ ከኔ ጋር ጨርሶ ነበርና ሱቅ እሺ check ሰጠኝ። እ፣ አሁን ታስተካክይለታለሽ?
ይቻላል፣ ችግር የለውም። ማን ነው ስሙ?
እ- እሺ ስሙ ማን መሰለሽ? ገረመው።
ገረመው።
አዎ
እሺ ይደውልልሽ።
አዎ፣ በቃ በዚህኛው ስልክ ይደውልና ቴሌግራም ላይም ያው በሱ ስልክ ያውራል።
እስቲ እሺ ቴሌግራም ያን አዎ አዎ ፍቅር ዜሮ ሶስት ቤቱን እ፣ ቁጥር ትነግሪኛለሽ ዜርዬ?
ልንገርሽ። እሺ እሺ እሺ ዜሮ ዘጠኝ ዜሮ ሶስት እ፣ አርባ አራት እ፣ ሰላሳ ሰባት እ፣ አርባ ሰባት አርባ ሰባት አዎ አዎ።
እሺ በዚህ ይደውልልሽ እሱ አይ በዛ ይላክልን እንጂ አይሰራም። ለመደወል ለመደወል ሰማንያ ስምንት ዜሮ አራት ላይ ይደውልና እ፣ ግን ይሄ ዲስኩ ምናምን በዛ ስልክ ይላከው።
እሺ እሺ ገረመው ነኝ ምናምን ይበል።
እሺ ና እሺ እሺ፣ መልስ